ጤና ይስጥልን። hello ቪዛ አለምነሽ ነኝ። ባክዎት ምን አይነት የጉዞ መረጃ ልስጥዎት?
እንትን ፓስፖርት ለማውጣት ፈልጌ ነበረ። መመዝገቢያ ስንት ነው?
እሺ ደንበኛችን website ልንገሮት እና እዛ website ላይ ኦንላይን ላይ እንትን ማለት ይችላሉ። ወረፋ ማስያዝ ይችላሉ።
እሺ እና website ኡን ልንገሮት።
እሺ፣ እንትን ለመመዝገቢያ ስንት ነው የሚሆን?
አይ ምንም እንትን የለውም። እ፣ ፓስፖርቱን እንትን ሲሉ ነው የሚከፍሉት።
Okay፣ እ፣ እሺ።
ስለዚህ እንትኑ website ኡን ልንገሮት እና
እሺ።
እስክሪብቶና ወረቀት ይዘዋል?
አዎ።
እሺ። ኢትዮጵያን ፓስፖርት ሰርቪስ
እ፣
Ethiopian passport service dot
እህ፣ gov
እህ።
dot et።
እሺ፣ አመሰግናለሁ።
እሺ፣ Hello Visa ስለደወሉ እናመሰግናለን። መልካም ቀን።
እሺ፣ በእናትህ